ጤና ይስጥልኝ። ሁሉ ስፖርት በኮምዶር ዳዎች አብሮ ይስጥልኝ። እንትን ነበረ ትናንት ማለት ነው ሀያ ሰባት ሺ አንድ ወጥቶብኝ እሺ፣ ከዛ cash back አልመለሰልኝም፣ ግን በቦነስ ነው የቆረጡ።
አይቻልም። በቦነስ የተቆረጠ cashback የለውም።
በቦነስ የለውም።
አዎ
አይ እኔማ በ promotion ሳየው የ live እና የ virtual በስተቀር እንጂ ይሰጣል ብዬ ተስፋ ይዤ አይ ነበር።
ያው ነው።